የኢትዮጵያውያንና የትውልደ ኢትዮጵያ ሰልፍ ዛሬ ዋሽንግተን ዲሲ ላይ ተካሂዷል። ደረጀ ደስታ ተከታትሎታል።
ኢትዮጵያ ታላቅ ሀገር ነች። እንድታሳንሷት አንፈቅድም አንፈቅድም። የሁከትና የነውጥ ሴራ አጠንጣኞችን እንቃወማለን። ኢትዮጵያ
መስከረም ሰላሳ ዓለም አቀፍ የኢትዮጵያ ድምፅ በሚል በዲሲ የተዘጋጀውን ሰልፍ አስተባባሪ ከሆኑት አንዱ አቶ ጣሰው መላከ ሕይወት የሰልፉን ዓላማ እንደሚከተለው ያስረዳሉ።
እንግዲህ በዋናነት የዛሬው ሰልፍ የተዘጋጀበት ባለፉት ጊዜያት ከመስከረም ሰላሳ በኋላ ኢትዮጵያ ውስጥ መንግስት አይኖርም የሚል ጽንፈኞች መልእክት በሰፊው ተላልፎ ነበር እና ይሄ በኢትዮጵያ ከመስከረም ሰላሳ በኋላ የኢትዮጵያ መንግስት አይኖርም ማለት አምባገነንነት የሚሰፍንበት ሀገሪቷ የምትበጠበጥበት ሁኔታ የሚያመጣ ስለሆነ ያንን በመቃወም ኢትዮጵያ በፊትም ነበረች፣ አሁንም አለች፣ ወደፊትም ትኖራለች የሚል መልእክት ለማስተላለፍ እና ያንን ከመስከረም ሰላሳ በኋላ ህገ መንግስት የለም የሚለውን በመቃወም እሱን መልእክት ለማስተላለፍ ነው በዋናነት። ከዛ በተጨማሪ ሰሞኑን በመተከል በተለያዩ ተለያዩ አካባቢዎች የተፈጠሩትን ጭፍጨፋዎች ለማውገዝ ወንጀለኞች ለህግ እንዲቀርቡ መንግስትም ህግ ለማስከበር እየወሰደ ያለውን እርምጃ አጠናክሮ እንዲቀጥል ለመጠየቅ በተለያዩ የሀገሪቷ ቦታዎች ላይ የህግ መጠበቅ፣ የህዝቦች በሰላም ወጥቶ በሰላም የመመለስ ደህንነትን መንግስት ኃላፊነቱን እንዲወጣ በዚህ ላይ ጠንካራ ስራዎችን እንዲሰራ ለመጠየቅና እንደዚሁም ደግሞ በአባይ ግድብ ጨምሮ በተለያዩ የልማት ስራዎች ላይ እየተሰሩ ያሉትን በሀገሪቱ ውስጥ እየተሰሩ ያሉትን ስራዎች ለማድነቅና ድጋፋችንን ለማሳየት ነው።
የሰልፋችን ዓላማ ብዙ ጊዜ እንደሚደረገው መንግስትን የመደገፍ ወይም የመቃወም ነገር አይደለም ያሉት አቶ ጣሰው በሰልፉ ዝግጅታቸው ስለሚደግፏቸውና ስለሚቃወሟቸው ነገሮች ይህን ብለዋል።
የጠራ ነው የመንግስትን የመቃወም የመደገፍ በሚል አይደለም። ተቃውሟችን ጽንፈኞችን ነው መንግስትን ደግሞ ማሳሰቢያዎች አሉት። መንግስት አሁንም የህዝቡን ደህንነት የማስጠበቅ ኃላፊነቱን እንዲወጣ ጥያቄዎችን እናቀርባለን። እየሰራ ያለውን መልካም ስራዎች ደግሞ እንደግፋለን እና ያለውን የኢትዮጵያ ላይ ያለውን መንግስት ከሚቀጥለው ምርጫ ድረስ አገሪቷን አረጋግቶ የተሳካ ምርጫ ሂደት ድረስ እንዲቀጥል እንደግፋለን።
መሪ መፈክራቸው ኢትዮጵያ አትፈርስም ወይም ኢትዮጵያ ትቀጥላለች መሆኑን የገለጹት አቶ ጣሰው ለዚህ አባባል ያበቃቸው ምን ስጋት አይተው እንደሆነ ተጠይቀዋል። እንዲህ ብለው መለሱ።
አዎ እንግዲህ ባለፈው በ OMN ላይ የጀዋርና ልደቱ ወጥተው ኢትዮጵያ ከመስከረም ሰላሳ በኋላ ትፈርሳለች የሚል መልእክት ካስተላለፉ በኋላ አሁንም በ TPLF እየተሰማ ነው ያለው ከመስከረም ሀያ አምስት በኋላ ህጋዊ መንግስት የለም የሚል አቋሞች እያየን በተለያዩ አካባቢዎችም ይህንን ለማንጸባረቅ በውጭም ኢትዮጵያ down down የሚሉ እንደዚህ አይነት ቅስቀሳዎች እየታዩ ነው እና ምንም እንኳን ሀገሪቷ በነሱ ሀሳብና በነሱ ገለጻ ትፈርሳለች ብለን የሚያሰጋንም ባይሆንም ሀሳቡ ግን ተቃውሟችንን ማሰማት አለብን። እኛም ኢትዮጵያ እንድትቀጥል እኛም ኢትዮጵያ ዘላለም ትኖራለች በአንድነት በህብረት ከነልዩነታችን የምንኖርባት ሀገር አለችን ብለን ለማለት የኢትዮጵያን ቀጣይነት ለማሳየት የኢትዮጵያን ክፉዋን የማይመኙ ደግሞ ብዙዎች እንዳሉ ለመግለጽ ነው።
ይህም እናንተም ያላችሁት ነገር እንዳለው ነው። ሌሎች ደግሞ እንደዚሁ ሰዎች ይታሰራሉ፣ አንዳንድ ቦታዎችም ይገደላሉ። ምርጫውም ደግሞ መደረግ ሲገባው አልተደረገም፣ አሁን ያለው መንግስት ስላልተመረጠ ህጋዊነት የለውም የሚል ነገር ያነሳሉ። እዚህ ላይ እሱ አስተያየት ምንድን ነው?
እንግዲህ መንግስትን በተመለከተ ባላቸው ሀገሪቷ ትተዳደርበታለች በሚባለው ህገ መንግስት መሰረት ተነጋግረው አሻሽለውታል። በዚህ በኮሮና ምክንያት እንዲተላለፍ ተብሎ በዛ ላይ ያላቸው ምክር ቤት ያው ተቃዋሚው የሚባሉት TPLF ኦችም ጭምር የፈጠሩት ህገ መንግስትና ህግና ደንብ ነው። በዛ መሰረት ቀይረዋል። እሱ የህግ ባለሙያዎች የሚነጋገሩበት ነገር ነው። ዋናው ነገር ይሄ ያለው መንግስት ኢትዮጵያ ውስጥ አገሪቷን እየተቆጣጠረ ያለ አገሪቷን እያስተዳደረ ያለ መንግስት ነው እና ይሄ ምርጫ እስኪመጣ ድረስ በዛ ሁኔታ ላይ መቀጠሉ የአገሪቷን ህልውና ለማስከበር ለማስጠበቅ አማራጭ የሌለን ነገር ነው እንደኛ። ከዛ በተረፈ ግን እኛም በአሁን በሰልፋችንም ላይ እንጠይቃለን። የታሰሩ ሰዎች አሉ በተለያየ ምክንያት በተለይ ከአርቲስት ሃጫሉ ግድያ በኋላ የተለያየ ፖለቲካ አመለካከት ያላቸው ሰዎች ታስረዋል። እነዚህ ሰዎች የታሰሩበት ምክንያቱ ምንም ይሁን ምንም ሰብአዊ መብታቸው እንዲጠበቅላቸው እንጠይቃለን። ነፃ የሆነ የፍርድ ሂደት እንዲያገኙ እንጠይቃለን። አሁንም እያየናቸው ያሉ አንዳንድ በፍርድ እና በሕጉና በሕግ ፈጻሚዎቹና በአስከባሪዎቹ መካከል ያለመናበብ የሚታዩ ችግሮች አሉ። እነሱ እነሱ እንገልጻለን፣ እንዲሻሻሉ እንጠይቃለን። ፍትህ ስርዓቱ ነፃ እንዲሆን፣ ገለልተኛ እንዲሆን በሕግ ጥላ ስር ያሉ ሰዎች ከነፃ የሆነ የፍርድ ሂደት እንዲያገኙ የሰብአዊ መብታቸው እንዲጠበቅ እንጠይቃለን። ይሄ ግን ለሁሉም ነው። የእኛ በግለሰብ ደረጃ ከሌ ጥሩ ነው ከሌ መጥፎ ነው በሚለው ሳይሆን ማንኛውም በህግ ጥላ ስር ያለ ሰው በሙሉ ህጋዊ ሰብአዊ መብቱ ሊከበርለት ይገባል። አፋጣኝ የሆነ ነፃ የሆነ የህግ ሂደትን ሊያገኙ ይገባል ብለን እንጠይቃለን። ከዛ በኋላ ሁሉም እንደየስራው እንዲወጣ ነው። እኛ የህግ ሂደቱን ራሱ የምንፈትንበት ነው። ለዚህ ለምርጫም ሂደት እየተደረገ ያለውን የፍርድ ሂደት የፍርዱ ሂደቱ ነፃ መሆኑ ራሱ ለሚመጣው ምርጫ ራሱ ምን የሚያሳይ ነገር ነው እና እነዚህ እነዚህ ነገሮች የሚመዘኑበት የሚታዩበት ነው። በሀገሪቷ ላይ ከፍተኛ የሆነ በተለያየ ቦታ ላይ የሚታዩ ችግሮች አሉ። ነገር ግን በሂደት ከተጀመረው ካለው ጊዜ ጀምሮ እየተቀየሩ ይመጣሉ ብለን ተስፋ እናደርጋለን። ጥያቄያችን ግን አሁንም ህግ እንዲከበር፣ ፍትህ እንዲሰፍን፣ ነፃ የሆነ የህግ የፍትህ ሂደት እንዲያገኙ እንጠይቃለን ለሁሉም ለታሰሩት።
በሰልፉ ላይ ከነበሩት መካከል አቶ አቤል ጋሼ ኢትዮጵያ ለዘመናት ድል እየነሳች የኖረች አገር እንጂ በግለሰቦች የምትተከልና የምትነቀል አይደለችም በማለት እንዲህ ይላሉ።
ኢትዮጵያ ህልውና በሰዎች የተተከለ በሰዎች የፈረሳለሁ ቅድስት ሀገር ኢትዮጵያ ጠላቶቿን ድል አድርጋ በጠላቶቿ ላይ ተረጋግጣ ለዘላለም የምትኖር ዛሬም በሀገሪቱ ያለው ለውጥ የሚቀጥልና ህዝቦች መንግስት ያለ መሆኑን ለመመስከር በዚህ በመንግስትም ደግሞ ህዝቡ በሰላም ተዳድሮ ወደ ፊት ባሰበው የእድገት ጉዞ የሚጓዝ መሆኑን ለመመስከርና ለዚህም ከፍተኛ ያለን ድጋፍ ለመግለጽ ነው።
በሰልፉ ላይ ተሳታፊ ከነበሩ ኢትዮጵያውያን መካከል ቅድስት ባየልኝ አንዷ ነበሩ። ወደ ሰልፉ የመጡበትን ምክንያት እንደሚከተለው ገልጸዋል።
ዛሬ ወደ ሰልፉ የመጣሁት እንግዲህ መስከረም ሰላሳ ኢትዮጵያ መንግስት አልባ ናት፣ እንደ ሌሎች ሀገሮች እንደተበተኑ ሀገሮች ትበተናለች የሚል ብዙ አልባልቶችን ሰማ ነበር እና ይሄ ደግሞ ፈጽሞ ከእውነት የራቀና የማይሆን የማይታሰብ ነገር እንደሆነ ለማሳየት የኢትዮጵያ የኛ የሁላችንንም አንድነትን ህብረታችንን ለማሳየት ነው እንግዲህ አሁን የወጣ ነው።
ዛሬ ለደረስንበት ምክንያት የሆነው ሀያ ሰባቱ ዓመት ችግር እንደገና ወደዚያው መልሶ ሊወስደን አይገባም የሚሉት ቅድስት ባየልኝ የዛሬው ትውልድ ለነገ ማውረስ ያለበት ነገር ምንድን ነው በማለት የሚከተለውን ተናግረዋል።
ከባለፈው ሀያ ሰባት ዓመት በተደረገው በጣም ብዙ ጭቆናና በደል እንዲሁም ደግሞ የዘር ፖለቲካ መሰረት አሁን ያለንበት ደረጃ ደርሰናል እና ይህንን ነገር እንዴት አድርገን ነው የምንቀርፈው? ለትውልድስ አንድ generation ተበላሽቷል እና ይህንን ነገር እንዴት አድርገን ነው ለልጆቻችን ምን አይነትስ ታሪክ ነው የምናወርሳቸው? እኛ በድሮ ታሪክ ባንዲራችን የምንወደው እና የኢትዮጵያን ታሪክ የምንወደው ድሮ አባቶቻችን አያቶቻችን በሰሩት አኩሪ ታሪክ ነው። አሁን ግን እየተሰራ ያለው የኛ generation ምን እያደረገ ነው ያለው? አንገት የሚያስደፋ ታሪክ እየተሰራ ነው እንጂ እኛ ለልጆቻችን የምናወርስበው ጥሩ ታሪክ መኖር አለበት። ስለዚህ ያንን ነገር mend መደረግ አለበት፣ እንደገና መጠገን አለበት እና ያንን ነገር እንግዲህ ከዚሁ ዳያስፖራው ራሱ ሁል ጊዜ ስለ ሀገሩ ነፍሱ ነው በቃ ሀገሩ ማንነቱ ነው ማንነታችን ነው ለሁላችንም እና ይሄንን እንደገና ባየር የድሮውን ፍቅር እንደገና ለመመለስ ሁሉ የተደረገ ትልቅ ዝግጅት ነው። በጣም ቆንጆ ነው ያለው።
ኢትዮጵያ ነበረች፣ አለች፣ ትቀጥላለች። ይህን ዝግጅት በዋናነት ያስተባበረው የኢትዮጵያ ዓለም አቀፍ የዳያስፖራ የተግባር ምክር ቤት መሆኑን የተናገሩት አቶ ጣሰው መላከ ሕይወት ሰልፉ በተለያዩ የአውሮፓ፣ ካናዳ፣ አፍሪካ፣ አውስትራሊያና እስያ ውስጥ እንደሚካሄድና አንዳንድ ቦታዎች በአካል አንዳንዶቹ ጋር ደግሞ በድረ ገጾች ዝግጅት እንደሚከናወን ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ